ቤት በኪ ነው የምንረዳው?
እንትን አልተለቀቀም። ይሄ cashier code ንገረኝ።
cashier code አዎ አስር አስር ሀያ ስምንት ሀያ ስምንት ስልሳ ዘጠኝ እሺ
ዘጠና ሰባት
አሁን ለቆልሃል። እሺ በእውነት ያው እ እ አሁን አሁን ለቆልሃል። ያው
እሺ አሁን እንደገና ሌላም አለ።
እሺ ንገር።
እሺ አይ ይቅርታ ይቅርታ፣ በቃ እሺ። ይሄ ተመጥላኛ በቃ እሺ እሺ፣ መልካም ቀን።
bye